ሄሎ
ሰላም ያስጥልኝ።
አብሮ ይስጥልን።
እያኤል ኮስሞቲክስ አዎ ይተዋል እግዚአብሔር ይመስገን።
ከብላ ሶሉሽን ነው የምደውለው።
እሺ
ባለፈው application አችን ላይ ተመዝግበሽ ነበር አይደለ?
አዎ
እንዴት ነው ስለ application ኡ አስረድተውሽ ነበር አይደል? agent ኦቻችን አዎ አዎ።
ይጠቅማል ብለሽ ታስቢያለሽ?
እኔ እውነቱን ለመናገር ምንም አልከፈትኩትም መልሼ አዎ እንደገና ደግሞ ስራም አልገባሁኝም ሰሞኑን OK ክፍለ ሀገር ነው ያለሁት እና ለዛ ነው እም፣ OK እሺ። application ኡ በእርግጥ አሁን ስራ አልጀመረም ነበርና አዎ፣ ገና ስራ ልናስጀምር ነው application ኡን።
እሺ location ምናምን የ- ሀሳቡን ገብቶሻል አይደል?
አዎ አዎ ሀሳቡ ገብቶሻል። እ፣ ለዛ እ፣ አንዳንድ ልጆቼ አክታ- account ኡን active እያደረግኩኝ ነው። እኔ ከ IT department ነው የምደውለው እና እሺ እ፣ አንዳንድ ጥያቄዎችን እጠይቅሻለሁኝ ከቻልሽ ትመልሽልኛለሽ።
እሺ እሺ።
እ፣ የድርጅታችሁ ስም ዩኤል ያል ኮስሞቲክስ ነው አዎ display ላይ ነው።
እ? ያው display ላይ ያው ነው።
እያኤል ኮስሞቲክስ ነው ግን ስሙ አይደል?
አዎ አዎ እሺ እም፣ እ፣ የት አካባቢ ነው? የት ነው?
መገናኛ መገናኛ መገናኛ የት?
ሙልጌታ ህንጻ ሙልጌታ ህንጻ።
ሙልጌታ አዎ ሙልጌታ እሺ ለቀ ህንጻ ሙልጌታ ህንጻ። እሺ እ፣ አንቺን ሰው ማግኘት ከፈለግኩኝ አሁን ለምሳሌ ለ delivery ምናምን ብደውል አንቺን ነው የማገኘው?
አዎ እኔ ነኝ የምሰራው እሺ ማን ነው ስምሽ?
እያኤል እያኤል እያኤል ማ መብራቱ መብራቱ። እሺ አዎ
እሺ እያኤል እ፣ ስልክ ቁጥር በዚሁ ነው?
አዎ
እሺ ስልክ በዚሁ። የስራ ሰዓት መች መች ነው መች ነው ሱቅሽ ክፍት የሚሆነው?
ከሰኞ እስከ ቅዳሜ ክፍት ነው።
ስንት ሰዓት እስከ ስንት ሰዓት?
ከሶስት ሰዓት እስከ አስራ እም፣ ሁለት ሰዓት ሶስት ሰዓት እስከ አስራ ሁለት ሰዓት ማለት ነው። እሺ እ፣ ሎጎ አለሽ እንዴ?
ኧረ የለኝም።
የለም። እሺ እዚህ በ graphics department አችን እንዲሰራልሽ ትፈልጊያለሽ? መስራት እንችላለን።
ኧረ አልፈልግም።
profile picture ልክ አሁን ቴሌግራም ስትጠቀሚ profile አዎ picture ታደርጊያለሽ አይደለ?
አዎ ልክ እንደዛ እዚህ application ም ላይ ባዶ ከሚሆን እ፣ profile picture ብቻ እንዲኖረው ነው። ፈቃደኛ ከሆንሽ እ፣ በነጻ ስለሆነ የሚሰራው ይሰራል። ፈቃደኛም ደግሞ ካልሆንሽ ልክ አሁን ሱቅሽ ውስጥ ያሉትን እቃዎች ፎቶ ታነሻለሽ አይደል?
እም።
እነሱንም ቢሆን profile picture ማድረግ ትችያለሽ።
በቃ እሺ
እም፣ እኔ እንትን ማግኘት አደርጋለሁ application ኑ ላይ ያ ራሴ ትችያለሽ። አዎ እም።
ትችያለሽ። store ን ነው አይደል ያወረድሽው? ዊፕላስ solution store ነው የሚለው።
አዎ አዎ እ፣ check ሁለት ነው አድርጊ።
ያወረደችልኝ።
user እና እ፣ አዎ አዎ አዎ user ን የፈለግሽውን አገልግሎት መጠቀም ትችያለሽ። እዛ ላይ ከሀምሳ በላይ አገልግሎቶች ስለሚኖሩ አዎ next week active ሲደረግ ትችዋለሽ። አሁን active ለማድረግ form እያስሞላሁኝ ነው እየደወልኩኝ ድርጅቶቹ ጋር። እሺ የንግድ ፍቃድ TIN number ወይንም ደግሞ መታወቂያ ፎቶ ማግኘት እችላለሁ?
አሁን
አሁን ሳይሆን ሱቅ በመጣሽ ሰዓት ክፍለ ሀገር ነኝ ብለሽኛል አይደል?
አዎ እኮ አለኝ አሁን ማግኘት ንግድ ፍቃድ አለኝ።
ማግኘት እችላለሁ በፎቶ
አዎ ይቻላል።
መቼ ላስታውስሽ?
እኔ እንጃ እኔ እንግዲህ አሁን ሰሞኑን አልገባም እም፣
ግን እ፣ እሄዳለሁ።
በቃ እሺ next week ወይ ደግሞ ማለት ነው እም።
ቴሌግራም ላይ አለሽ አይደል? በዚህ ቁጥር አዎ ምን ምንድን ነው የሚሰራው ንግድ ፍቃዱ?
እኛ አሁን ፍቃድ ስንወስድ ከመንግስት እም።
ፍቃድ በወሰድን ሰዓት እ፣ ፍቃድ ካላቸው ድርጅቶች ጋር ብቻ ነው የምንሰራው እና
እም።
እ፣ እሱ የእናንተ profile ላይ ነው የሚቀመጠው። እ፣ ሰው አያየውም። እናንተ ብቻ ናችሁ የምታዩት።
እም።
እ፣ ምናልባት ለ እንደዚህ review ይመጣ የለ አንዳንዴ ለግምገማ ምናምን እም።
ድርጅቶች ፈቃድ አላቸው ወይ ብለን ስንጠየቅ ለማሳየት ማለት ነው። እዚሁ profile ኣችሁ ላይ hard copy ምናምን አይደለም።
እም።
እም፣ እሺ ለዛ አሁን ቴሌግራም ላይ message ልላክልሽ እና በእሱ ትልኪልኛለሽ በመጣሽ ጊዜ
እሱን እሺ አሁን እልክልሻለሁ message እሱ ላይ በቃ ትልኪልኛለሽ።
እልካለሁ።
እሺ አመሰግናለሁ። መልካም ቀን።
እሺ እሺ እሺ።